ሄሎ Hello፣ ወይ ሰላም ነው በረከት?
አለም ከቤት ቤት ነው
እ ከቤት ቤት ነው የምደውልህ።
እሺ እሺ አዎ፣ ስልኩን አባ Okay። አዎ፣ አይ ክፍት ናቸው። አዎ፣ ሁሉም shop ኦች ተከፍተዋል እኮ check እያደረግናቸው አዎ፣ ግን- ነበር። enabled ናቸው።
Okay እንትን አታረግልኝም? password አትቀይርልኝም? ማለት ሁሉንም የተወሰነ ጊዜ አታረግልኝም? password የ- የጀሮቹን
ጃሩን አዎ፣ ማናጀሩንም
የማናጀሩ አዎ፣ ነው ማናጀር ሁሉም ሾፖች አንተ ስራ ያሉት አካ- ሁሉንም ሾፖች ተክሉ ጫጠራ የሚለው ጫጠራ ትምህርት የሚለው እሺ።
ሁሉንም ነው ወይስ አሁን የነገርከኝ ሁለቱ ሾፕ?
አይ ጫጠራ ከሚለው ውጪ ያሉትን ሁሉንም ሾፖች ጫጠራ ከሚለው ውጪ ያሉትን አዎ። እሺ፣
እሺ።
እሺ።
በዚህ ስልክ ነው የምትልክልኝ እና manager account ም እ፣ እንትን አድርግልኝ ቀይርልኝ password እሺ፣ ይቀየራል። ያው በዛ ስለሚሆን ትንሽ ጊዜ ይሰጠናል። ሰላሳ ኧረ ደቂቃ።
ችግር የለውም ችግር የለውም ችግር የለውም ነገም ቢሆን ችግር የለውም በዚህ ስልክ ትልክልኛለህ እሺ፣ እልክልሃለሁ። በቃ እሺ፣ እሺ